hello hello
hello።
አቤት ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
Flintstone Homes እባክዎት ምን ልርዶት?
እዚህ የሚናገረው እንደሆነ የአስም በሽታ ስላለብኝ ነበረ።
እ
አስም አለብኝ እሺ
እና የሚነፋውን ነው የምወስደው። ም- ምን ጉዳት የሚያመጣብኝ ነገር አለው?
እ አጥንት የሚነፋውን ነው የምወስደው።
እ ይሄ የዚህ ድርጅት አይደለም። በጣም ይቅርታ። ይሄ የ Flintstone Homes ከቤት ጋር የተያዘ ነው።
ነው እሺ፣ ይቅርታ።
አዎ እሺ